ሄሎ
ሄሎ ያብስራ፣ አቤት።
አሁን ከኛ ካፌ አልታዘዘም ብለኸኝ ነበር አይደለ?
አዎ፣ አዎ።
እስኪ አገናኘኝ በኮንክ ሄሎ ሄሎ ሄሎ፣ ተነስቶ ሄሎ ሄሎ ነው።
የእኛ ካፌ አዎ፣ የኛ ካፌ ነው።
እሺ በ order number 86 49 87 ጨጨብሳ with egg እንደታዛችሁ ነበር አይደለ?
አዎ፣ አዎ። አዎ፣ እየሰራ ነው።
እ- ታዟል አይደለ?
አዎ፣ ታዟል። አዎ።
እሺ በቃ አይ አልታዘዘም ብሎኝ ነበር።
አይ ታዟል።
ልጁን አገናኛለሁ።
hello
hello ታዟል አለኝ እኮ አይደል እንዴ?
አይደለም፣ አሁን እሱ ልጁ አሁን ነው የመጣው። ሌላ ነው ታዘዝም ያለች።
እሺ አንዴ ልጁን ደግመህ ታገናኘኛለህ። አንዴ ሌላ order ም ልጠይቀው።
ሌላ አንዴ ወደ- አገናኘኝ። hello
hello
hello አባት ሌላ order ልጠይቅህ።
እሺ፣ በ order number 86 49 34 order ታዛችሁ ነበር አይደለ? special burger አዎ፣ አዎ።
አንድ አዎ፣ አዎ።
አልደረሰም ብሎኝ ነበረ driver ኡ። ቅድም ደውዬልህ አምስት ደቂቃ special አለኝ ነበረ።
በርገሩ ነው በርገር አዎ እሱ ሄዶናል። special burger ሄዶናል።
ወስዶታል።
አዎ፣
እሺ አመሰግናለሁ።
እሺ